ሄሎ ሄሎ፣ ሰላም ነሽ?
ሰላም እንዴት ነህ?
ሰላም ነሽ? ሲስተር ሀያ አራት ሺህ ውዝድሮ አርግቼ አልገባኝ ብሩዝ አርግ
ሄሎ እ አይሰማ
ይሰማል?
ሀያ አራት ሺህ ውዝድሮ አርግቼ
እሺ አብሩፍ አርግልኝ።
ስልክ አሁን የደወልክበት ነው?
አዎ በዚህ የደወልኩበት ነው።
እሺ በቃ ይገባል። እሺ አሁን አየህ፣ thank you በጣም ነው መልካም። እሺ አባቴ መልካም። እሺ አይ